ጤናዬ ስፖርት ነው ባኮ የምንወደው።
ሁሉ ስፖርት አዎ ደህና ናችሁ?
እግዚአብሔር ይመስገን።
እስኪ የቴሌግራም ስልካችሁን
አሁን ሰተኑት ነበር አይደል?
አይ ሌላ ነኝ
ሌላ ነኝ
ሄላ
ሌላ
አይሰማም ይሰማል።
እ፣ ስልካችሁ ሰላሳ ሰላሳ ስንት ነው መጨረሻው?
ዜሮ ስድስት ዜሮ ስድስት እሺ እሺ